hello፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ከችፕችፕ ነበር የምንደውለው።
ኦ፣ እሺ።
ይቅርታ ያልተቀበሉ product አለ?
አዎ ችሎኛል አሉኝ። እኔ አጋጣሚ አልነበርኩም ስራና እህ፣ በእኔ ነበር order ያደረጉት ደግሞ okay peanut butter አዎ።
ቅዳሜ አዎ ቅዳሜ ነበረ እሺ።
እና ነገ ነገ ይችላሉ?
ነገ መቀበል ይችላሉ እርሶ?
አዎ አዎ ይችላሉ። ነገ እሺ የት አካባቢ ይምጣሎት?
ቦሌ ሃርመኒ ሆቴል ፊት ለፊት
ቦሌ ወይ ደግሞ ሃርመን ካሌብ ሆቴል አዎ ወይ ደግሞ ካሌብ ሆቴል ካሌብ ሆቴል።
አዎ እሺ ነገ ይመጣሎታል። እሺ በቃ እሺ እሺ ና መልካም መልካም። እሺ ስራ ስራ እየገባሁ ነው እሺ ችግር የለውም። እሺ።
እሺ ና